Hello. Hello
ወሰብ
ሰላም ነው እግዚአብሔር ይመስገን።
አለ- አለሁ። አሁን ቅድስትን አናግሪያት ነበረ።
እሺ ስም ማን ነው?
ምግብ ዮሴፍ
ዮሴፍ። እሺ አ- አ ምግብ ቤት አቆይቶብኛል ምናምን ብያት ነበር። አሁን ሰጥተውኛል፣ ግን ስደውል customer ጋር customer ዋ ደግሞ ስልክ አታነሳም።
ሀምሳ አራት አስራ ሁለቱ ነው።
አይደለም እሺ ሀምሳ ሶስት ሰማንያ ሰባት
ሀ- ሀምሳ ሶስት ሰማንያ ሰባት ነው ያልከኝ። ዮሴፍ ከየት ነበር customer- ያዝከው?
ከክፍሌ
ከክፍል ያዝከው? እሺ፣ አ።
አሁን customer ስልክ አላነሳ ነው ያለ።
አዎ፣ እነሱ አሁን ሰጡኝ ምግብ ቤት።
እሺ እሺ customer ደግሞ ስልክ እያነሳ አይደለም።
እሺ እሱን አሳውቅልሃለሁ።
እሺ፣ ሬቃ እሺ።
መሐመድ እሺ ዮሴፍ እሺ